stand up comedy መግቢያ። እሺ
እንዴት ነው ማግኘት የምችለው?
ማግኘት የሚችሉት stand up comedy ው ሲኤምሲ ነው።
okay፣ ሰፈሬ ነው።
ቅዳሜ አስራ ሁለት ሰዓት ላይ ነው የሚጀምረው። መግቢያ አራት መቶ ብር ነው። ከዚሁ ቲኬትን የሚያገኙት ከዚሁ ከስድስት ሰዓት እስከ አስራ ሁለት ሰዓት ከዚያው ከሄዱ ያገኙታል።
okay፣ እዛ አገኛለሁ ትኬቱን።
አዎ እና ስምዎትን ይንገሩኝ እና ከዚህ ጋር እንመዝግበዎት።
እሺ፣ ቸርነት ነጋ።
ቸርነት ነጋ።
አዎ፣
እሺ በመስመር ላይ ይጠብቁን አንዴ እስከምንመዘግብ። እሺ፣
እሺ።
እሺ። እሺ ስልክ ስልክ ቁጥሮት ዜሮ ዘጠኝ
ስልክ ቁጥሮትን ይንገሩኝ። ዜሮ ዜሮ ዘጠኝ ዘጠኝ ዜሮ ዜሮ አራት
ዜሮ ሁለት ዘጠና አራት
ዘጠና አራት ስልሳ አራት ሀምሳ ስድስት
ስልሳ አራት ሀምሳ ስድስት አዎ።
እሺ ብዛትዎ እርስዎ ብቻ ነዎት ወይስ ሌላም አለ?
እ፣ አይ እኔ ብቻ ነኝ፣ ግን ልጆች ሊኖሩ ይችላሉ። እርግጠኛ ስላልሆንኩኝ የራሴ እንትን ልበል ብዬ ነው።
ስለዚህ አንድ ብቻ እንመዝግበዎት።
አንድ ሰው አዎ፣ አንድ ሰው።
እሺ ቲኬቱን ስለዚህ ቅዳሜ ከዚያው በሩ መግቢያ ጋር ይገኘዋል።
እሺ፣ እ፣ አራት መቶ ብር ነው። ስለ ደወሉን እናመሰግናለን።
ያው እንትን ነው።
እሺ መልካም ቀን።
እሺ።